Hello ሰላም ጤና ይስጥልኝ።
ወይም ሰላም ይቅርታ ከስልችት ነበር የምደውለው።
ችግር የለውም። እሺ ብዙ ጊዜ order ሲያደርጉ ቅዳሜና እሑድ ላይ የሆነ ቦታ እንዴ?
እ?
ቅዳሜና እሑድ ላይ ያርፋል order ኦት? order ሲያደርጉ እ ቅዳሜና እሑድ ላይ ይሆናል?
መምጣት ይችላል ቢመጡ ችግር የለውም ነው።
No ቢመጡ ችግር የለውም ሳይሆን እርሱ አሁን የሚያዙት ስራ ቦታ ሆነው ነው አይደለ?
አይ እንትን ነው እዛው ቤት ነው እኔ የማዝዘው ሰፈር ኦኬ።
ስለሆነ መኖሪያ ቦታ ቤት የለም።
ሆነው ነው የሚያዙት?
አዎ አዎ OK በቃ አይ ይሄንን check እናድርጉት ብለን ነው። maybe አንዳንዴ አ- አ- አርብ ምናምን አዘው ቅዳሜና እሑድ ላይ ሲሄድላቸው customer ኦች ቅዳሜና እሑድ ለምን መጣ ይላሉ እና አይ እኔ ሲጀመር አውቀዋለሁ ደንበኛም ነኝ ነው።
አ- ራሴ ነኝ አስቤ የሞላሁት አያሳስ እሺ እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
ለሁላችሁ